ጤና ይስጥልን ቻፓ። ሄሎ
በእናንተ በኩል በቴሌብር ብር አስገብቼ ነበር አልገባልኝ አለ ወደ ላኩበት account
እሺ፣ transaction message ቴሌግራም ላይ ይልኩልናል። ስልክ ቁጥር ልንገሮት እ?
ዜሮ ዘጠኝ ስልሳ እ?
ስልክ ቁጥር ልስጦትና ዜሮ ቴሌግራም ላይ ዘጠኝ ያዋሩ
እሺ ዜሮ ዘጠኝ
ስልሳ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ነው አዎ፣ በእሱ ቴሌግራም ላይ ያዋሩ
አሁን
በእሱ ቴሌግራም ላይ አሁን ነው ያዋሩ። አዎ፣ እሺ እሺ
እሺ እናመሰግናለን። መልካም ቀን